ሄሎ ጤና ይስጥልኝ።
ሄሎ ነጋን፣
አቤት ይኸው እነዛሙ
ምን አሉኝ?
ሄሎ ሄሎ ሄሎ ሄሎ እነዛሙ
አማርኛ ማውራት ይችላሉ? በአማርኛ ያውሩ።
አማርኛ አይችልም።
እሺ ምን ልርዳዎት? ዶንኪ ቲዩብ ነው
እ ዶንኪ የሚደውሉት። ሄሎ ሄሎ የሚደውሉት ምን ልርዳዎት?
ኦሮሚፋ አማርኛ እንደው ኦሮሚፋ እንድበቱ ሄሎ እሺ እ ከቻሉ በአማርኛ ያውሩ።
ኦሮሚፋ ኦሮሚፋ ቼንጂ ስለ ኦሮሚፋ ተናጂ ጂር ሄሎ
አቤት
ኦሮሚፋ እንድበቱ
እ ኦሮምኛ አልችልም፣ በአማርኛ ያውሩኝ።
እሺ